hello ጤና ይስጥልኝ ምን ልታዘዝ ቴሌቪዥን
hello
አቤት ጤና ይስጥልኝ
hello
አቤት ይሰማኛል ተሰማ አዎ ምን ልታዘዝ ቴሌቪዥን እንትን ነው information ልጠይቅሽ ብዬ ነው።
እሺ እ፣ ቴሌቪዥን game ነው ጥያቄ ቆይ ጨዋታውን እስቲ ንገሪኝ፣ እንዴት እንደሚያ ማሸነፍ እንደሚቻል።
ጨዋታው ያው በ USSD እና በ web መጠቀም ይችላሉ ስልኮት smart ከሆነ link ኡን ተጭነው ወደ game ኡ ይመራውታል እሺ
ስለዚህ link ኡን ተጭነው ወደ game ኡ ሲመራውት እ፣ ስልኮትን አስገቡ ይለውታል ስልኮትን እ?
አስገብተው log ስልክ ቁጥር አስገቡ ይላል
አዎ፣ የራሴን ስልክ አዎ እሺ
ከዛ login ይሉታል አዎ፣ login ሲሉት ማለት verification code ሲሄድ ሲሉ በስልሳ ሰኮንድ ውስጥ ይልኩልዎታል እሺ ከዛ game ኦች ይከፈታሉ የጥያቄና መልስና የእድል ጨዋታ ነው ጨዋታ ነው ያለው ቴሌዊ lucky draw
okay። coin ምናምን ብሎ የሚልክስ ምንድን ነው እሱ? አሁን coin ብሎ ሊክ- ይልካል።
coin ማለት የጥያቄና መልስ መመለሻ ትኬት እ?
ደግሞ እድሎትን መሞት coin ማለት ጥያቄና መልስ የሚመልሱበት ነው
Okay እሺ
ትኬት ደግሞ እድሎትን ነው የሚሞክሩበት ሶስት ቁጥር ላይ
እ፣ እሺ እሺ
እሺ፣ Thank you ሞክሩ።